ትንሽ እንዴት ነህ እንዴት ነህ? ተመለስክ እንዴ?
ገና እየተመለስኩኝ ነው።
እውነት አልሄድክም እዛ? ምን ምን አለህ ልጁ? ልጁ?
አይ እሱን አላገኘሁትም። እነ እንትና የሰሩት ስራ አይቼ አንደኛ እዛም ስለሆኑ ውሃም በደንብ ይጠቀማሉ፣ በጥንቃቄ ይሰራሉ ብዬ እና የአበበ ገ- ልጆች አሉ አይደል?
ያበበ ልጆች ሰጣቸው። ኦኬ አዎ፣ እነሱ አዎ።
አይ እንትናም ታዴ የሚባለው ልጅ አቦክሰኝ ያስፈ ታዴ ማለት አጋጣሚ ቤት ስጦ ነበር። አንድ የማይመጣ መኪና ይዞ ይመጣ ነበር እኮ ያስቸገረ ልጅ ነው።
አዎ፣ እዛ ሰባተኛ ፎቅ ላይ ነበር ማለት ነው።
አዎ፣ ሽጦ እሱ እና በስውር ሽጦት ነበር። አጋጣሚ አዎ የገዙ ሰዎች እነሱ ናቸው የሰሩለት አይደለ?
እና ኦኬ አይቼው በጣም በቃ የሚገርም በስማ እውነት
እዛ እኔ አይ።
ደግሞ ሌላ ነገር አለ ሊሾ ነው እና ሌሎች ጥቃቅን ስራዎች አሉ።
አ ለሌላ በሊሾን ሰው ከምሰጥ ለአንተ ልስ እና በአንተ በኩል ይሁን አልኩህ።
ማን አበበን አበበን አ አ- አ- አይ ደገር ካይሻላል ለምን እውነት- ለብዙ ነገር እነሱ ይሻላሉ። ውሃም በደንብ ያጠጣሉ።
አዎ።
አንደኛ ሬ- risk ም ይወስዳሉ። ገባሽ?
እውነት ነው እውነት ነው።
እዛ ሮብ ተመልሼም ልምጣና በቃ የሚያስፈልገው ነገር በሙሉ ያሸዋት ምግብ ምናምን ነገር በቃ ይሁን ልንበል።
እንግዲህ በቃ በቃ እሺ፣ ተስ- አንቺ ጋርስ እንዴት ነው ትበሩ?
በቃ በሩ እንግዲህ እስቲ ዛሬ እየሰራ ነው እናሉ። እኔ እኮ እዛ ከሆንክ እስቲ ዝም ብለህ ገባ ብለህ ታያለህ ብዬ ነበር ል- አይ፣ ልልክ እንዳልኩሽ ስራ ደግሞ ከሰዓት መግባት አለብህ። ሮብ ስለሚመጣ አይደል? በቃ አይ አዎ፣ ዝም ችግር ብዬ አያይዣቸውን አውርተን አ ችግር የለም። እኔ እዛ ከሄድክ እስቲ ቆይ ዝም ብለህ አዎ።
ገባ ብለህ ምንድን ነው የሚለውን ታያለህ ብዬ ነበር።
አዎ፣ ጠዋት ብትነግረኝ እኮ እችል ነበር።
አዎ እችል ነበር ግን ትዝም አላለኝ። ማይጋ ያው አሁን አንድ ነው ስራ ትዝ ሰራ ግብሩን እንትኑ ማለት ነው። አ- አ- አዎ ሰዓት ዘግቶ ትንሽ እንጂ ና በቃ እሺ ተስፍሽ እሺ እንተዋወቅ።
ቻው እንገናኛለን እሺ ቻው